ምንድን ነው pending ቻፓ ቁጥር ፈልጌ ነበረ። pending ቻፓ ነው እንዳለም የቻፓ ቁጥር ማለት ነው። አናግራጅ ተብዬ ቁጥሩን ዝም ብሎ ነው።
የቻፓን ቁጥር ልንገርክ፣ አዎ
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አይ የኪ እሺ እሺ